ኢንዱስትሪ
ሄሎ ሄሎ፣
አቤት።
ጤና ይስጥልኝ። Best Bet ነው የምንረዳ።
ውስጥ ግን እንትን ብር ወደ account ኤ ሶስት መቶ ብር መልሼ አልገለሽልኝ አልገባልኝ
ወደ account ወደ ወጪ አድርገ ነው ገቢ?
ገቢ
እሺ፣ ከምን ላይ ነው ገቢ ያደረገው?
X ምናምን ከምን ላይ ያልከኝ?
X sport ነው ማለት ነው።
ከቴሌ ብር ነው ከ CBE ከምን ላይ ነው? እ? እ?
ከቴሌ ብር ነው።
እሺ፣ ከቴሌ ብር የገባልህ message አለ አይደለ?
አዎ እሱን message ከ Best Bet ስልክ ቁጥር ጋር አድርገህ Telegram account ኣችን ላይ ላክልን። እሺ፣ hello
አቤት አቤት።
ከቴሌ ብር የገባልህ message አየር ላይ ያለውን ብር አታይልኝ።
ድምፁ እየተሰማኝ አይደለም። ድምፁ እየተሰማኝ አይደለም። ድምፅን እየሰማሁት አይደለም። ርቋል። ምን አልከኝ?
አየር ላይ የቀረ ብር አታይልኝ።
እኮ እንዳይልህ ከቴሌ ብር የገባልህ message አለ አይደለ?
አዎ account አይ ድጋሚ አወጣሁኝ። ታውቃለህ ይገባል ብዬ የጠበኩት ድጋሚ አወጣሁኝ።
deposit አድርገህ ነው ወይስ ድሮ ወደ Best Bet ብር አስገብተህ ነው ወይስ ከ Best Bet ወጪ አድርገህ?
አ- አ- አ- አ- መጀመሪያ deposit አደረኩኝ።
እሺ ከዚያም በኋላ ሶስት መቶ ብር ተመላሽ ሳደርግ እምቢ አለኝ። ድጋሚ ደግሞ ይመጣል ብዬ የጠበኩት ብዬ አሁንም ከቴሌ ብር ላይ ነው deposit ያደረግከው አይደለ?
አዎ ቆርጦታል ከእሱ ላይ አዎ ቆርጦብኛል። ወደ እኔ ደግሞ አልመለሰልኝም።
ከቴሌ ብር 300 ብር ግብይት እንደፈጸምክ የሚያረጋግጥ message ገብቶልሃል አይደለ?
አዎ አዎ እሱን message ከ Best Bet ስልክ ቁጥር ጋር አድርገህ Telegram account ኣችን ላይ ላክልን። እሺ
እሺ የስልክ ቁጥሬ እኮ ይሄ ነው።
ገባኝ። message ኡ ላይ ያለው transaction code ስለሚያስፈልገን ለማስገባት እሺ እሱን message ከ Best Bet ስልክ ቁጥር ጋር አድርገህ Telegram account ኣችን ላይ ላክልን።
እሺ እሺ መልካም ምሽት።